ጤና ይስጥልኝ የሴቶች ማዕከል በአኮም ልርዳዎት?
የበረራ ዋጋ ለማወቅ ፈልጌ ነበር።
እሺ ለመቼ ነው? ከየት ወዴት?
ወደ ቱርክ ነበር።
እሺ ለመቼ?
ከሁለት ሳምንት በኋላ።
የዛሬ ሁለት ሳምንት?
አዎ ዛሬ August ስንት ነው? አስር አይደለ?
አስር በሀያ አራት በሰላሳ ማለት ነው።
ማለት ነው። እሺ እሺ ለሀያ አራት check አድርግልኝ።
መመለሻ ከምን ያህል ጊዜ በኋላ?
ከአምስት ቀን በኋላ
እሺ እያየሁልዎት ነው።
እሺ
እሺ ደርሶ መልስ በኢቲ 34516 ብር ነው።
ደርሶ መልስ አዎ እሺ 34516
እሺ እሺ ሌላ ምረዳዎት ነገር አለ?
አይ በቃ እሺ ስለደወልን አመሰግናለሁ።
እሺ